መዝሙር ነው።
የጸለን ቤት ቤት ይስጡ ነው የምንረዳት።
ሰላም ነው እናት።
እግዚአብሔር ይመስገን የምንረዳት።
አንድ ቁጥር ልንገርሽ እና እይንግማ እሺ ይንገሩኝ።
አስራ አንድ ሺህ ልበላ በናት አስራ ሶስት አስራ ሶስት
ሀምሳ ሁለት ሀምሳ ሁለት ሰላሳ አንድ ሰላሳ አንድ አስራ ሶስት አስራ ሶስት እይልኝ።
እሺ ቼክ አደርግሎታል። ይጠብቁኝ።
በጣም ልጅም አሁን እርቦኛል። ልብላ ቁርስ።
Hello
ወይዬ እሺ መቶ ብር ቦነስ አሉት። ከቆረጡበት ከካሸሯ ጋ ይውሰዱ።
መቶ ብር አለኝ።
አዎ
አመሰግናለሁ።
እሺ እናመሰግናለን ስለደወሉ። መልካም ቀን ይሁንልዎት።
እሺ እሺ እናት